hello
ጤና ይስጥልኝ ከአሪፍፔ ነው የምደውልዎት አሁን ተቆርጦ ነበር።
አዎ
እሺ ምን ልርዳዎት?
ሳላውቅ ዋሊያ betting እጫወታለሁ ብዬ ኦንላይን ወደ እናንተ account transfer አደረግኩ መሰለኝ። አገልግሎታችሁ አላወቅኩኝም፣ አላ- አልገባኝም።
አሪፍፔ የገንዘብ ማስተላለፊያ መንገድ ነው ደንበኛችን። ዋሊያ ቤት ከኛ ጋር ስለሚሰራ
okay deposit ሲያደርጉ ወይም ደግሞ withdraw ማድረግ ሲፈልጉ በመሀል ሆኖ አሪፍፔ ገንዘቡን ያስተላልፍልዎታል።
okay። አሁን transfer አድርጌ ነበር። ወደ ዋሊያ account የመላክ ትችላላችሁ?
እሺ ደርሶኝ ስንት ብር መሰለኝ።
ነበረ
አራት መቶ ብር ነበር ያስገባው።
ዛሬ የሞከሩት?
አሁን አሁን አሁን አዎ እሺ ደንበኛችን በዚህ በደወሉ ቁጥር ነው እርስዎ ቴሌብር የሚጠቀሙት?
አዎ፣ ልክ ነው።
እሺ የቴሌብር ስሞትን ይንገሩን።
አልአዛር ዘውዱ ትእዛዙ።
ማን አሉኝ?
አልአዛር አላዛር
ዘውዱ
ዘውዱ
ትእዛዙ።
ትእዛዙ። እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን የኛን የቴሌግራም ቁጥር እንስጠዎትና ከቴሌብር ላይ ብሩ ሲቀነስ የደረሱትን መልእክት screenshot አንስተው ይላኩልን።
okay እሺ። screenshot አድርጌ ነው የምልክልሽ።
አዎ ደንበኛችን በቁጥር ያስ
እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት ሀምሳ ይዘውታል።
አምስት አዎ ይዘው ነው።
እሺ ሲልኩ ስምና ስልክ ቁጥሮትን አብረው ያስቀምጡልን።
እሺ እሺ ሌላ መረዳት ነገር አለ?
ሌላ ምንም በቃ እሱ ነበር።
እሺ ስለ ደውል እናመሰግናለን። ቀጥሎ ከሚሰሩ በኋላ አመሰግናለሁ።
ስለ አገልግሎት ያለን ያስቀምጡልን።
እሺ እሺ መልካም ምሽት።
እሺ ሀብቴ በዚህ ጋር